ይስጥልን ዋሽንግተን ህክምና ማዕከል አውረ ስትልኝ እንትን ፈልጌ ነበር። እንደ አጋጣሚ ቅድም መጥቼ ነበር እና እዛ ሆነ እንትናችሁ የኤክስሬይ ውጤት ነበረች። እዛ እንደ አጋጣሚ በኢሜይል ልኬልሃል ምናምን ላይ ነበር እና አልመጣልኝም። እሷን እንትን ፈልጌ ነበር
የ reception ስልክ ልስጣችሁ።
እ reception ስልክ ልስጣችሁ።
እሺ እሺ
ዜሮ ዘጠኝ ሰማንያ ስምንት ቆይ ሰማንያ ስምንት ሰላሳ ሶስት
እሺ ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አመሰግናለሁ።